Мгм. Hello. Hello.
Hello Hello Hello ሰላም ጤና ይስጥልኝ።
ምን አልስልን አብሮ ይስጥልኝ። Flintstone Homes እኔ የደወሉት ምን ልርዳዎት?
ፍሬንችስቶን ፍሬንችስቶን ነው አዎ አዎ፣ Flintstone Homes ነው።
ነው አይደለም አዎ
ምንድን ነው የሆነ ማስታወቂያ ሰምቼ ነው
እሺ፣ የአክሲዮን ሽያጭ ነው ወይስ የቤት መረጃ ነው የፈለጉት?